ገና ይዞ
ሰላም ነው ማ እግዚአብሔር ይመስገን።
ብር ዊዝዶ አግቼ ትንሽ ቆየብኝ።
okay ዛሬ ነው።
አዎ በዚህ ቁጥር እሺ አንዴ check ላድርግልህ። ስንት ብር ነው?
አምስት ሺህ ብር እሺ አንዴ ጠብቀኝ። እሺ
እሺ።
ይቅርታ አንዴ ጠብቀኝ። እሺ እሺ እሺ።
እሺ የቴሌ ብር ቁጥርን ትነግረኛለህ አንድ ጊዜ?
ዜሮ ዘጠኝ ዜሮ ዘጠኝ ሀምሳ ዘጠኝ እህ ዘጠና አንድ እሺ ስልሳ ሶስት
እሺ confirm አድርጌልሃለሁ። አሁን ገብቶልሃል። እሺ check አድርገው።
እስቲ አየዋለሁ እሺ መልካም ምሽት። ስለደወልክ እናመሰግናለን።